hello ተቋረጠ።
እሺ እናት ምን እሺ።
መሰለች፣ ትናንትና መተን ነበረ ውል ተዋውለናል።
እሺ SIM card ል- ይዞ አልመጣም ነበረ እና አሁን እኔ ይዤ እመጣለሁ።
በቃ ይዘና system unit እናንተ ጋር ነው ያለው፣ እሱ አልቋል።
እሱንም እሱ ላይ- ትጠይቃቸዋለህ። SIM card ኡን ስትሰጣቸው ታናግራቸዋለህ።
okay። እ- እሺ እሱን ይዘን መተን፣ ስልጠናው ግን እዚህ ትመጣላችሁ አይደል? ታሳዩናላችሁ።
ማሽኑን delivery ሲያደርጉ የዛኔ ስልጠናውን ይሰጥሃል።
አሀ ማሽን ዴሊቨሪ እነሱን የሚያደርጉት አዎ ኦኬ። እሺ እሺማ፣ ቴንክ ዩ እሺ